አምላች ይሁን ትልሻለች ነፍሴ እንዲህ በቀላሉን መች ረሳሻለሁ ዞትር ከኔው ጋር ነሽ ዞትር ከኔው ጋር ነሽ ፍቅሬ አስታውስሻለሁ አረሳሽም የእርሳኝ ቃሌ አይታጠፍም አንቺን ካላገኘ የኔ ልብ አያርፍም አፈር ካልተጫነኝ በሕይወት እስካለ ልቤው ከአንቺው ጋር ነው ፍቅሬ አስታውስሻለሁ የማለዳ ቁርሴ አንቺ የቀን ምሳዬ የእቅዴ መሐንዲስ የሩቅ ዓላማዬ የምወድሽ ፍቅሬ የሕይወቴን ፋና እንዲህ በቀላሉ እንዲህ በቀላሉ ሆድ መቼ ሳሽና በሐሳብ ገስግሼ በድቅድቅ ጨለማ እያንጎራጎርኩኝ ትዝታን በዜማ ወንዙን ተሻግሬ ተራራውን ዙሬ ሁሌም ከአንቺው ጋር ነኝ አዎ የምወድሽ ፍቅሬ እንቅልፌን እያጣው ሌቱን በትዝታ አንቺኑ በሐሳብ ስቋጥር ስፈታ እንዳይል ኖር የለም አለሁ እንደምን አምላኬ ሰጠውን አምላኬ ሰጠውን ፍቅር ሰዋች ላይ ጥንት በልቤ ላይ ያሰራሽው ቤት እልፍ ካዳራሹ የግልሽ ንብረት ዛሬም ይዞታሽ ነው አትጠራጠሪ ማንም አይገባበት ፍቅር ብትመጪ ብትቀሪ በአንድ ወገን ትዝታሽ በአንድ ወገን ፍቅር በአንድ ወገን ፍቅር በአንድ ወገን ፍቅር እያስገሰገሰ በሀሳብ በትዝታ መርከብ በናፍቆት ተያራ በናፍቆት ተያራ በናፍቆት ተያራ ዘወትር ከጎንሽ ነኝ አለው ካንቺ ጋራ ዘወትር ከጎንሽ ነኝ አለው ካንቺ ጋራ ዘወትር ከጎንሽ ነኝ አለው ካንቺ ጋራ